Vielleicht, der natürlich.
Aber ich bin sehr ምን አለኝ ደንበኛችን ብሶ ትራቅ ብለዋል።
ብር ነገ ሁለት መቶ ሰላሳ አንድ ብር ይገባል ተብዬ ነበረ፣ ግን እስካሁን አልገባም።
ስንት ብር ነበረ የሞከሩት?
ሁለት መቶ ሰላሳ አንድ ሁለት መቶ ሰላሳ ከየት ወዴት ነበር ያስተላለፉት?
ከትግራይ ወደ ምስራቅ።
ድምፁ ትርቋል። ሁሉ ስፖርት ነው ያሉን አዎ፣ አዎ፣ ከትግራይ ወደ ምስራቅ።
ከቴሌብር። እሺ አዎ፣ ከትግራይ ወደ መቼ ነው የሞከሩት?
ምስራቅ። ከትላንትና ወዲያ ምናምን ማታ ነገ ይገባል ሪሲት ላክልን ብዬ በዜሮ ዘ- ዘጠና ሁለት ብር መጨረሻ አምሳ አምስት ሪሲት ልኬያለሁ እና እና አሁን እስከ ነገ ጠዋት ይገባል ብዬ ግን የለም
እሺ በዚህ ቁጥር ነበር ያስመዘገቡት?
አ- አይደለም አይደለም እሺ ያስመዘገቡበትን ቁጥር ይንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ሁለት ዜሮ ሁለት ዘጠና አንድ ዘጠና አንድ
ስልሳ ስምንት ስልሳ ስምንት ስልሳ አራት ስልሳ አራት አ እሺ ያየሁሎት ነው። ትንሽ መስመር ላይ ጠብቆኝ እሺ ሄሎ
መስመር ላይ ያሉ ደንበኛችን አዎ አዎ አለው እሺ ስላስጠበቅ ነው ይቅርታ። የእርስዎ ጉዳይ ለባለሙያዎቹ ተላልፏል። አዲስ የሰጡን ምላሽ ስለሌለ ነው። አሁን እንጠይቅና በድጋሚ ያለውን ምላሽ እናሳውቀውታለን።
እሺ ይገባል አሁን ወደ account ይመልሳል
አዎ በ- እና እንዲህ እኛ እንገራቸውና ተስተካክሎ እንዳለቀ እናሳውቀውታለን። ገባሎታል ወደ betting account ወደ ሁሉ ስፖርት ኦኬ ሁሉ ስፖርት እሺ ቴንክ አመሰግናለሁ እሺ መልካም ቀን ይሁንልዎት።